Hello
ቴሌግራም ቻናሉ እንትን ነው ቁጥሩ ቁጥሩ ስንት ነው? ምን ላይ ነው ቴሌግራም? ስንት ቁጥር ላይ?
ዜሮ ዘጠኝ ዜሮ ሶስት
ቆይ ቆይ እንደ ጻፍ
እሺ
አይ calculate ሳረገው እኮ ቅድም ያልኩሽ odd እኮ አርባ ምንም መጣልኝ። እሺ ዜሮ ዘጠኝ እሺ ዜሮ ሶስት እሺ
አርባ አራት ዜሮ አርባ አራት ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አርባ አርባ ሰባት
እና እንትን ምልክልሽ በእኔ በሞባይል ኦንላይን ነው የምጫወተው
ትኬት ምን ትኬት ነበር?
እ?
ትኬት ነበር ከኔ እና ጋር ነበር ቅድም- የሚያወራ ነው።
አዎ፣ ቅድም እ፣ ለአንድ ሎስት ነው እና አለው ወይ እስኪ ሎስት ያደረገው ለቶታል ወዱ ሲካፈል ሀያ በላይ ከሆነ እ፣ አዎ።
ቦነስ አልችኝ አዎ እሺ ቴሌግራም ላይ ላክልን ትኬት አይዲዋን።
እሺ እሺ አይ